hello ጤና ይስጥልኝ ዶክተር።
hello ጤና ይስጥልኝ።
በጣም እንዴት ዋሉ?
ሰላም ነው?
እግዚአብሔር ይመስገን።
እንትን ላይ add አላረጋችሁኝም ቴሌግራም ላይ እና እንትን ማለት አልቻልኩም።
ተመዝግቦ ነበር?
አ ተመዝግቤ ነበር።
እሺ ከፍለዋል ክፍያ?
አዎ ከፍያለሁ።
የከፈልቱበት ቴሌግራም ላይ ያላኩልንም?
ልክ ያለው
okay እንትን add ይደረጋል የተባለው ነው group ላይ ነው?
አዎ ቴሌግራም ላይ add አልተደረገ መሰለኝ። information እየመጣልኝ ያለ okay የ online ነው ወይስ የአካል ተማሪ?
የአካል ተማሪ አካል አይ፣ እኛ አካል ዛሬ ነው።
እ፣ ዛሬ ነበረ እንዴ? እ?
ዛሬ ዛሬ class ነ- ሰኞ የለም ነው።
አይደል እኮ የሚጀመርበትን እናሳውቃለን እም- የሚጀመርበትን እናሳውቃለን ብላችሁ ነበረ። በቴሌግራም እ፣ እንትን join ስላለ ሰ- ለማ- ሳረግ እንትን add አልተደረገም እያለ mutual contact ይለኛል።
ይቅርታ በጣም ችግር የለም ችግር የለም።
ሰኞ add እናደርገውታለን። እስከ ሰኞ ድረስ ያለው ነገር ማለት ነው class የሚኖረው አ፣ ኢንሴሽን የተሰጠበት ቦታ ነው። የሚስ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ህንፃ ላይ ማለት ነው። ሰኞ ዕለት መጥተን ነበር።
አዎ አ፣ እ፣ ሰኞ እዛ እንገናኛለን። አስራ አንድ ተኩል እስከ አንድ ተኩል class ይኖራል ማለት ነው።
ከአስራ አንድ ተኩል እስከ አንድ ተኩል አንድ ተኩል class ይኖራል ማለት ነው። አዎ።
እሺ።
ዛሬ class እሺ፣ የለም። ስለደወሉ እናመሰግናለን። ስለተፈጠረ ነገር በጣም ይቅርታ።
የሆነ ችግር የለም። ተመሰግን።
አሜን።
እሺ፣ እናመሰግናለን።
እሺ፣ ሰላም።
አሜን።
እሺ